ይሄ ነው።
እሺ አቶ ሰይድ
አቤት።
እሺ አዘጋጅተዋል የኩሌቱን ሰው አ- አዎ አዎ እሺ።
ቴሌግራም አ፣ ከዚህ በፊት የሰጣችሁኝ ነበረ በሰባ አምስት ቤቱ እሺ በሱ ልክ የለሽ አለው ምናልባት እሱን አገኘሽ እሺ እንደገና ደግሞ በቃልም ልንገርሽ እሺ
ሸምሰዲን
እሺ አንዴ እሺ ሰምሰዲ
እሺ ሸምሰዲን
እሺ ሰምሰዲ
okay ቆይ አንዴ ጠብቂኝ እሺ
ሸምሰዲን ስሌማን አደም
ሸ- ሸምሰዲ ስሌማን
ስሌማን አደም ስሌማን ነው
አዎ ስሌማን
እሺ
አደም የአያቱም የአያቱ ስም አደም እሺ ሸምሰዲ ስሌማን ነው ያለኝ አይደለ አ አ አ ስሌማን አደም
አ
እሺ ስለዚህ እ፣ ቁጥራቸውን ይነግሩኛል ዜሮ ዘጠኝ ሰላሳ አምስት ሰላሳ አምስት
ሰላሳ ስምንት ሰላሳ ስምንት ሰማንያ ስምንት እሺ
አርባ አርባ እሺ መታወቂያቸውን እ፣ ይዘው መምጣት እንዳይረሱ ሐሙስ አራት ሰዓት ፒያሳ ቸርችል ጎዳና ያለው ኢትዮ ቴሌኮም
ፒያሳ ቸርችል ጎዳና አዎ ያለው ኢትዮ ቴሌኮም ዋናው branch ኢትዮ ቴሌኮም ማለት ነው
መርሃባሽ እሺ እሺ አመሰግናለሁ መልካም ጊዜ
እሺ thank you እሺ እሺ